ጤና ይስጥልኝ። እንዴት ነሽ እማ? ሄሎ እንትን ከካይታስ ፎርቲ ሆስፒታል አሁን የመጣ ታካሚ abdominal CT scan with contrast የተነሳ እሺ በ emergency እንድታስነብብልኝ ነበር። ንባቡ
እዛው ናችሁ?
አበባው ማንደፍሮ። አይ አሁን አሁን መጣ እሱ ወደዚህ ሲዲውን ይዘው
እኮ ስልክ ልስጥሽ። ቆየ የ CT scan ክፍል ነን። እሱን ጠይቂያቸው።
እሺ ስልክ ያዝልኝ ዜሮ ዘጠኝ ሰማንያ ስምንት
እስቲ አንድ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ thank you